ጤና ይስጥልኝ ቴስ የበራ መረጃ ማዕከል ባኮ ምልርዳው ሰላም እንዴት ዋላችሁ? ይቅርታ እግዚአብሔር ሌላ ይመስገን።
መረጃ ለመጠየቅ ነበረ።
እሺ
እ ለስራ ኮል ሴንተር አፕላይ ማድረግ ይቻላል? በምን መንገድ ነው አፕላይ ማድረግ ይቻላል? ይቅርታ ምን አሉኝ
ስራ ኮል ላይ አፕላይ ማድረግ ይቻላል? በምን መንገድ እንደሆነ ለመጠየቅ ነበር። ይቅርታ ምን አፕ ላይ ለማድረግ
ስራ ኮል ሴንተር ላይ
call center ላይ እም፣
አንድ ደቂቃ እሺ
እ፣ ይሄ የእርሱ ስልክ ከሆነ በዚህ እንደውሉት maybe opening ሲኖር ሌላ መልካም።
ቦታ ላይ ግን የተማሩበትን ወረቀት ነው apply የሚያደርጉት ምን አሉን?
የተማሩበትን ወረቀት
በቴሌግራም ልከው
አ እኛ ጋር opening ሲኖር contact እናደርጉታለን
መልካም። እሺ አመሰግናለሁ።
እሺ እናመሰግናለን ስለደወል መልካም ጊዜ